ሄሎ አቤት። እግዚአብሔር ይመስገን።
እንዴት አረፈድክ?
እግዚአብሔር ይመስገን።
ከ STEM for Kids ነበር የምደውልልህ።
ምን project?
STEM for Kids የልጆች ክለብ ስልጠና እሺ፣ ከዚህ በፊት እሺ፣ ስልክን አስቀምጣለን ነበር። ተጨማሪ መረጃ ፈልጋለሁ ብላ አሳወስከ።
okay፣ እሺ።
እሺ ያለውን ነገር እሺ ላድርግልህ ወይ ጥያቄ ነበር የነበረ?
ችግር የለም ንገሪኝ።
እሺ እም፣ ድርጅቱ ስም STEM for Kids ይባላል። እም፣ የሚሰጡት ፕሮግራሞች computer programming ስልጠና ከ beginner level ጀምሮ ማለትም ከ Scratch ከ advance level ያለውን እነ Python፣ artificial intelligence፣ robotics ም።
essential የሚባሉ ኮርሶች ይሰጣሉ። በተጨማሪ ደግሞ እንደየ branch የሚለይ extra activity ዎች ይኖሩናል። ለምሳሌ art፣ music፣ instrument ኦች practice ያደርጋሉ። ቴኳንዶ ይኖረናል ማለት ነው የምንቀበለው ከአራት ም።
አመት ጀምሮ እስከ አስራ ሰባት አመት ያሉ ልጆች ነው የምንቀበለው። አንተ የስንት አመት ልጅ ነው? ለማስመዝገብ ቻን አድርገህ የነበረው
ምን አሉኝ?
የስንት አመት ልጅ ነበር አንተ አስበህ የነበረ?
አዎ፣ ለማስ- ባለፈው የኔ ስድስት ሆናታል። አሁን ባለፈው አመት አይደለ መዘገባችሁ ም- አይ አይደለም Like ከአስራ አምስት ቀን በፊት ነው? የት ነበረ መዘገብ ነው? ቦታችሁ የት ነው?
ምን አልከኝ?
ቦታችሁ የት ነው? ሄሎ፣ ሄሎ፣ ሄሎ፣ ሄሎ፣ አሎ፣ ኧረ አሎ